ሄሎ
ሄሎ ሄሎ
አቤት ፎርሙን ይዘኝ ይሞላል። ሄሎ
አቤት አይሰማም ይሰማል። ጤና ይስጥልኝ። ምን ልታዘዝ?
አይ message ለመስለኝ ሞክሬው ነው
አቤት
አይ ምን ነበር አልገባኝ ጨዋታ
ምንድን ነው ያልገባሁት?
አይ message ሲገባ ሞክር ሲባል በዚህ ሞክሬ ነው
እሺ ምን ጥያቄዎት ምንድን ነው?
እ ጥያቄዎት ምንድን ነው? ያልገባሁት ነገር አለ አጨዋወቱ ላይ።
አዎ እሺ ምንድን ነው ያልገባሁት?
ሁሉም አልገባኝም እሺ በቴሌዊን ነው የተላከልዎት ወይስ በመቶ ሰከንድ?
እ
ሄሎ
አቤት ይሰማል በመቶ ሰከንድ ነው የተላከልዎት ወይስ በቴሌዊን?
በ-